hello ሰላም ነኝ።
ኢላማ hello ሰላም ነኝ። አቤት እሺ፣ አንድ ወደ ለ driver እንድታስተላልፍልኝ ነበር።
ለ driver እንዳስተላልፍልህ አ ወደ አንድ መንገድ ነበር የሚሄደው እና እሱ እንዲጨርሰው ነበር ወደ ገብቶኛል፣ ግን እንደዛ ማድረግ እኛ ትተናል። የ driver order ካልሆነ በስተቀረ assign ወደ አንድ- ማድረግ ትተናል።
ወደ አንድ እ, መንገድ ነው የሚሄደው። customer ኡ የአንድ ነው።
እሺ እኮ ገብቶኛል እኮ እኛ ትተናል። assign አድርጉ ተብለናል። እሺ የ driver order ካልሆነ በስተቀረ ያ የ dispatcher ስራ ነው።
ማለት የአንድ customer ሁለት driver ከሚሄድ ብዬ ነው። ከሚፈታ- የአንድ customer ነው፣ አ
የአንድ customer ነው።
አ አ ማን ነው ስምህ?
እኔ ረመዳን ነኝ።
ረመዳን። እሺ ንገረኝ።
አዎ።
ወርዳ ነበር
እ, እና ልጠይቅልህ ስልሳ ስምንት ዜሮ ዘጠኝ ስልሳ ስምንት ዜሮ ዘጠኝ እሺ ወደ ማን ነው የሚገባው?
ስሙ ማን ነው? ብርሃኑ
ብርሃኑ ብ- ብርሃኑ ደስታው ብርሃኑ ደስታው ከጎንህ አለ?
አ ያው አለ። hello hello ብርሃኑ አ- አቤት
ትሰራዋለህ?
አ ወደ ተመሳሳይ ቦታ ስለሆነ ነው።
ቆይ እሺ ቆይ አንዴ እ፣ አቤል